ቤት ቤት ነው የሚል ነው የምወርደው።
ደህና ናችሁ? አሁኑ እኔ ቤቱን ዘልቼ ያው እስካሁን አልጨምርልኝ ያው ኮንፊርም አድርጌ
ምን ዊን አድርገህ አልጨመረልህም?
አው ምን ምን ገም ነው የተጫወትከው?
ሁለት ቁጥር እና አንድ እስከ አስራ ሁለት
እ
ሶስት ሺህ ስምንት መቶ ሶስት ሺህ ስምንት መቶ እ withdraw አድርገኸው ነው እንዴ ብሩን ገብቶልህ? withdraw አድርገኸው ባንክ ላይ ነው ያልገባው?
አው ባንክ ላይ አልገባው እሺ የቤት ቤት ቁጥርህን ንገረኝ አንዴ።
እዚህ ስለተጫወትኩ ያለሁት እኔ ስልክ ቁጥር አዎ፣ ቤት ቤት የምትጠቀምበትን ስልክ ቁጥር አስራ ስድስት እሺ ዘጠና ዘጠኝ
እሺ አርባ ዘጠኝ
እሺ ሰማንያ ሰባት እ ሰማንያ ሰባት
አስራ ስድስት ዘጠና ዘጠኝ አርባ አስራ ዘጠኝ ዘጠኝ okay አርባ ዘጠኝ ነው።
ዜሮ ዘጠኝ አስራ ስድስት ዘጠና ዘጠኝ አርባ ዘጠኝ ሰማንያ ሰባት እሺ እሺ። መቼ ነበር withdraw ያረከው?
እ መቼ ነበር ቀኑ withdraw ያረክበት?
ዛሬ ነው በቃ ያው አሁን አሁን በለው በቃ
እሺ
በቃ interval ሰዓቶች ነው እንጂ ምንም እንትን አይደለሁም።
እሺ እሺ። አንዴ ጠብቀኝና check ላድርግልህ።
እሺ
ማን ልበል ስምህን?
ቁጥቋስ ያለው ዶዮ እሺ ይኸው approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ እሺ እሺ